የዮሐንስ ብሩክ result አልተላከልኝማ በቴሌግራም ይላካል ተብዬ ነበር። ቅዳሜ ዕለት CT scan ነው የ brain እ? CT scan እ?
የ MRI ስልክ ቁጥር ልስክህና እነሱ ናቸው የሚልኩ።
እሱን ልደውል reception ላይ እሺ።
ዜሮ ዘጠኝ ሰማንያ ስምንት እሺ እሺ፣ አንዴ አንዴ አንዴ ልደውል። ዜ- ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት እ?
ሰማንያ ስድስት እሺ ሰማንያ ስድስት አንዴ በል ሰማንያ ስድስት ሰማንያ ሰባት እ? መጨረሻ ውስጥ ነው። እሺ አመሰግናለሁ።